ጤና ይስጥልኝ አክስቴ ኤደን ነኝ። እባክዎ ምንድን ነው?
ባለፈው ሪፖርት አድርጌ ነበር። የቴሌግራም screenshot ኡ
እህ ልከውልን ነበር።
አሁን ልክልሃለሁ። አንቺ አይተሽ ነበር ነው?
እሺ ማን ልበል ስሞት እንደማያችን
የቴሌግራሙ የቴሌግራም ስሙንም አዎ ይንገሩኝ። እሱ ነው
ስልክ ቁጥሩ ወይም ስሙ ስልክ ቁጥር እሺ ይንገሩኝ እንደማያችን ዜሮ ዘጠኝ ዜሮ ዘጠኝ አርባ አርባ
አስራ አንድ አስራ ሁለት
ምን አሉኝ?
ዜሮ ዘጠኝ አርባ እሺ
አስራ አንድ አስራ ሁለት አስራ አንድ አስራ ሁለት ዜሮ አንድ ዜሮ አንድ እሺ ባለፈውም ሲያስመዘግቡ ቴሌብር ላይ የሚጠቀሙት ይህን ስልክ ቁጥር ነው።
አይ ስልክ ቁጥር አይደለም። የ deposit በደወሉበት።
አድርጌ እህ የ deposit አድርጌ የኪዩብ ብር አካውንቱ እህ
ዜ- ዜሮ ዘጠኝ እሺ
አርባ
እሺ
አስራ አንድ አስራ ሁለት ዜሮ አንድ ነው። የኪዩብ ብር አካውንቱ የቴሌግራም አካውንት
እሺ የቴሌብሩስ የትኛው ነው?
የቴሌ ብር እኮ ስልክ ቁጥሩ እ
አሁን የነገረች ነበር ዜሮ እሱ ዘጠኝ አርባ ለኬክ ቤቱም እሱ ተመሳሳይ ነው።
አዎ የኪዩብ ብር የኪዩብ ብሩ አካውንቱ እህ ስልክ ቁጥሩ ዜሮ ዘጠኝ አርባ ነው። የቴሌ ብር ስልክ ቁጥሩ ደግሞ ዜሮ ዘጠኝ አርባ ነው።
ሁለቱም ዜሮ ዘጠኝ አርባ ነው ደንበኛችን አዎ ዜሮ ዘጠኝ አርባ አስራ አንድ አስራ ሁለት ዜሮ አንድ ዜሮ አዎ እኮ ሁለቱም ተመሳሳይ ነው ማለት ነው።
አዎ
ሁለቱም ተመሳሳይ ነው።
እኮ የዲፖዚት አድርጌው እኮ የአብሲኒያ ኢቲኤም ነው ዲፖዚት ተጠቀም እኮ ለቴሌ ብርም ለኪዩክ ብርም የሚጠቀሙት ተመሳሳይ ስልክ ቁጥር ነው።
አዎ እሺ ይሄ አሁን የነገሩኝ ማለት ነው።
ማለት ይሄ አሁን የነገሩኝ ማለት ነው ደንበኛችን።
አዎ እሺ ስሞትም አለ በደርሶን ስሙ ተካልኝ አስፋውዶሳ ተካልኝ አስፋው
አዎ
መቼ ነበር ያመለከቱት እኛ ጋር?
እ የ deposit አድርጌው ወይም
መቼ?
ሁለ- ሁለት ቀን በፊት ነው የ deposit ከሁለት ቀን አድርጌው በፊት። እሺ አዎ ሪፖርት የሚያደርጉት ከሁለት ቀን በፊት ነው።
አዎ
እሺ ደንበኛችን ቴሌግራም የቴሌግራም ስሙ ማን ይባላል?
የቴሌግራም ስሙ ዋይ ሃር ደብሊው
እሺ ዋይ
ሃር
ሃቭ
ደብሊው እሺ
ዲ ሃር ቲ ይህ ነው።
ደንበኛችን በዚህ ስም አላገኘሁትም። ምናልባት እ፣ ስልክ ቁጥር ምን በሚለው ነው የላኩልን?
ስልክ ቁጥር የአንቺ ነገር ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው።
አዎ አዎ፣ በሱ ስልክ አዎ ይህ ነበር ነው ልክ ነው። አዎ ስሞትን ኳክ አላገኘሁትም።
አይተሽ ነው ቴሌግራም አይተሽ ቁጥር ነው።
በየትኛው ነው የሚጠቀሙት?
የኔ ቴሌግራም እም፣ ዜሮ ዘጠኝ በ- አርባ በሱ ስልክ ቁጥር ነው የሚጠቀሙት?
አይ በሱ አይደለም ዜሮ ዘጠኝ አርባ አስራ አንድ አስራ ሁለት ዜሮ አንድ ነው የኔ ቴሌግራሙ።
አስራ አንድ አስራ ሁለት
አዎ ዜሮ ዘጠኝ አርባ አስራ እሺ።
አንድ አስራ ሁለት ዜሮ አንድ የቴሌግራም ማለት ነው።
እሺ በሱኛው ስልክ ቁጥር ግን አላገኘሁትም ደንበኛችን። ለዛ ነው ምናልባት የኔ ስልክ የቴሌግራም እኮ- ቁጥር ሌላ የ- ካሉት ይንገሩኝ።
አይ ይሄ ነው እኮ ይሄ ነው?
አዎ